ሄሎ
ሄሎ
ከ Best Bet ነበረ ምደውልህ። ሰላም እ?
ከ Best Bet ነበረ ምደውልህ። አዩብ ነህ?
እሺ አዩብ
አዎ እ፣ cashier ሯ ጋር አይደለ?
ከአሻባ ልሂድ እንዳጠገባዋ ትንሽ አ- አሁን ከእሷ ጎን ነኝ።
እኮ ለእሷ ብትሰጠው ስልኩን እንደውም አሪፍ ነበር። እሷን ነበረ ላገኝ የፈለግኩት።
በቃ እሷን አገናኛለሁ። እዛው አካ- አካባቢ እዛው አካባቢ ነው፣ ሮጬ አገናኛለሁ።
እሺ እሺ እንዳዘጋ በቃ አሁን አሁን ይኸው እዚህ ጋር እሷ ጋር ነኝ።
እሺ እሺ እሺ አባ፣ እሺ ሄሎ ሄሎ ሄሎ ይኸው አጠገቧ ደርሻለሁ።
እሺ።
ሌላ ሄሎ ሄሎ አቤት እሺ መጀመሪያ ስም ስምሽ ማን ልበል?
አለ እህ አለ አለም። okay ከየት ነበር?
ከአሰበተፈሪ ጋራጅ አሰበ ተፈሪ። የት
ጋራጅ ሰፈር ጋራጅ ሰፈር።
እህ እሺ እ፣ አሁን ልኬ ነበር voucher code ኡን ነበር የላኩልሽ የእሱን account እያየሽ መስሎኝ ማለት ነው። ለእሱ ልኬለት ነበር voucher code ኡን ራሱን ማለት ነው። ስለዚህ አ፣ እሱን ከቴሌግራም ላይ አሁን ስጠኝ በይውና እዛው ብሩን ስጪው አስገብተሽ ወደ አንቺ።
እኮ ይል ሳስገባው እኮ አልገባ ብሎ ነው ምን ምን አለሽ?
ልየውና text እኮ አድርጌልህ ነበረ ቴሌግራም ላይ እ?
ምን አድርጌ
ቴሌግራም ላይ እኮ ልኬልህ ነበረ text እኮ አየሁ እኮ አዎ።
አሁን እሱንማ እሱን እኮ አይቼ ነው የደወልኩልሽ
አሁን በያለኛል
እኮ ቆይ እሺ እ፣ shop ኣችሁን እንትን ልበልሽ አንዴ ሄሎ ሄሎ ሌላ እ፣ deposit deposit አድርገሽዋል እኮ በቃ አሁን ነው የገባልኝ አሁን እያወራሁኝ እየሞከርኩ ነበር አሁን ገባ እሺ በቃ ሰጪውና እንትን እሺ እሺ እሺ